ጤና ይስጥልኝ ጤና ይስጥልኝ ደንበኛችን ይሰማዎታል አብሮ የድል ፍሬ ታሪክ
አዎ ደንበኛችን ቦላው መስመሩ ተቋረጠ ከዚህ በፊት ሲያመለክቱ ደንበኛችን ቤት ቤት ብለው ነበር ያመለከቱት የዊዝድሮ ያደረጉት ሶስት መቶ ብሩን ከጃምቦ ቤት ነው የነበረው አዎ
ቴሌግራም ላይ ስክሪንሻት ልል ነበር
ራይት አዎ
በስል ቁጥር ነው ያመለክ የላኩት ደንበኛችን አዎ።
ቴሌግራም ላይ አዎ አዎ
እሺ፣ አንድ መስመር ላይ ጠብቁኝ ያየውላስ pending የሚለው ነው ያልገባልዎት እ
status ኡ pending የሚለው ነው ደንበኛችን ያልገባልዎት
አዎ እንደዛ መሰለኝ። አዎ
የላኩት screenshot ደርሶናል። ደንበኛችን በእኛ በኩል አይተን እንደጨረስን እዛው ላይ እናሳውቁታለን።
okay ማለት ማለት አሁንም ደብረ ማለት ልጫወት ነበር እኔ ሀሳቤ ግን እምቢ አለኝ።
transaction ኡን በእኛ በኩል አይተን fail ካደረገ ተመልሶ ወደ ጃምቦ ቤት ነው የሚገባው ደንበኛችን።
normally አሁን ወደ ቴሌብር ለማ- መግባት አይችልም።
successful ከሆነ ወደ ቴሌ ብር ውስጥ ነው የሚገባው። fail ካደረገ ደግሞ ተመልሶ ወደ ጃምቦ ቤት ነው የሚገባው።
okay የሰዓት ገደብ ትሰጪኛለሽ cross check ማድረግበትን ምን አሉኝ?
የሰዓት ገደብ ትሰጪኛለሽ ወይ ማለት cross check ማድረግበት ተመልሼ አይቼ ማለት ገብቼ
ያን እኛ በእኛ በኩል እንደጨረስን ያለውን system ላይ የሚያሳየንን ነገር እዛው ቴሌግራም ላይ እናሳውቆታለን።
እሺ፣ በሱ አመሰግናለሁ።
check ማድረግ ይችላሉ። ሌላ መረጃዎች ነገር አለ?
አይ የለም፣ አመሰግናለሁ።
ስለደወሉ እናመሰግናለን። አገልግሎት ሲሄድ ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። ከምሽቱ ይሁንላችሁ።
እ